ነይ ጓዳዬ ዋሲነሽ ተያዥ ያሳብ ከለላዬ ነይ ጓዳዬ ባንጫምሮ እንዲወጣ እንዲያብብ ገላዬ ነይ ጓዳዬ ጥላ ከለላዬ ነይ ጓዳዬ ተያዥ ነሽ ዋሲ የድሮ መላዬ ነይ ጓዳዬ ባንጫምሮ ይታያል ያብባል ገላዬ ነይ ጓዳዬ የአይን ከለላዬ ኔኔ ጓዳዬ የአይኔ ማረፊያዬ ኔኔ ጓዳዬ ያሳ ማለፊያዬ በኔ ጓዳዬ ነይ ጓዳዬ ለጓዳዬ ለጎዳዬ እመካብሻለሁ ብዘጋጋው በሬን እመካብሻለሁ ብቆልፈው በሬን አልችላት በኔ ታውቂያለሽ ሚስጥሬን ዛሬም ለኖሯችን በይንደራደር እንዋል ደጂ እንደ ጊዜ ንደ አትመልከችብኝ አትይብኝ ምንድን አትመልከችብኝ አትይብኝ ምንድን ያላንቺስ መኖር አልሻምኒ ያላንቺስ ላሌም አልጓጓምኒ ብዙ አይተናል አልታሽ ካይኒ ብዙ አይተናል አልታሽ ካይኒ የሀሳብ መኖር በይኔ ያቋርሺ የሀሳብ መኖር በተቋርሺ ጓዳዬ ደሰው መቼም አልሸሺ ጓዳዬ ደሰው መቼም አልሸሺ ያንቺ ማማርማ ያንቺ ማማርማ የመንፈስ ግርማ ያንቺ ማማርማ ያንቺ ማማርማ የመንፈስ ግርማ ነይ ጓዳዬ ዋሲነሽ ተያዥ ያሳብ ከለላዬ ነይ ጓዳዬ ባንቺ አምሮ እንዲወጣ እንዲያብብ ገላዬ ነይ ጓዳዬ ጥላ ከለላዬ ነይ ጓዳዬ ተያዥ ነሽ ዋሲ የኑሮ መላዬ ነይ ጓዳዬ ባንቺ አምሮ ይታያል ያብባል ገላዬ ነይ ጓዳዬ የአይን ከለላዬ ኔኔ ጓዳዬ የአይኔ ማረፊያዬ ኔኔ ጓዳዬ የሀሳብ ማረፊያዬ በኔ ጓዳዬ ነይ ጓዳዬ ለጓዳዬ ለጎዳዬ የጎረቤት ጎጆ ቢሞቅም ቢሞላ የሰፈሩ ኑሮ ቢደራ ቢዳላ የራስ ጓዳ ጌጥ ነው ጥሬ እንኳን ቢበላ ጓዳዬ ኑሮዬን አዝላ ስታርሰው ጓዳዬ ኑሮዬን መላ ስታለብሰው ያኮራል ገላዬ እንደተረፈው ሰው ያኮራል ገላዬ እንደተረፈው ሰው ያንስሻልና ጌጥና ቀለም ያንስሻልና ጌጣጌጥ ቀለም አይቼሽ ልደር እንደ ብዙ ዓለም አይቼሽ ልደር እንደ ብዙ ዓለም ያሳሳል መኖር ካንቺ ስርቆ አያሻም መኖር ካንቺ ስርቆ ለብዙ ንብቃ ኑሯችን ደምቆ ለብዙ ንብቃ ኑሯችን ደምቆ ያንቺ ማማርማ ያንቺ ማማረማ የሕይወቴ ግርማ አንቺ ካለሽማ አንቺ ካለሽማ የመንፈሴ ሸማ ያብባል ኑሯችን ያብባል ኑሯችን ብዙ ነው ፍቅራችን የኔማ ጉዳይ የኔማ ጉዳይ ካንቺ ነው ጓዳይ ያብባል ኑሯችን ያብባል ኑሯችን ብዙ ነው ፍቅራችን የኔማ ጉዳይ የኔማ ጉዳይ ካንቺ ነው ጓዳይ ያብባል ኑሯችን ያብባል ኑሯችን ብዙ ነው ፍቅራችን ያብባል ኑሯችን ያብባል ኑሯችን